አስራሶስት ሀምሳ ዘጠኝ ሰባ ስድስት ሰላሳ አምስት ዜሮ ዘጠኝ አስራ ሶስት ሀምሳ ዘጠኝ ሰባ ስድስት ሰላሳ አምስት
ሄሎ ሄሎ ጌች አቤት፣ ሰላም ነው እንዴት አደርክ?
እንዴት ነህ? ሰላም አደርክ?
አለን አለን።
አለን ደህና ነን።
የእንትናን የንጉሴ ኮልቻ አባል ሆኗል ያልከኝ ማለት ነው።
እ ስልክ ከለቻ ቁጥሩን ፈልጌ ነበር ጌቹ
ቁጥሩ እ ስልክ ቁጥሩ እሺ፣ ልክልሃለሁ።
እሺ እሺ